ሰላም ነው?
ሰላም ጤና ይስጥልን በሽታ ጤና ይስጥልን። ሰላም አደራችሁ?
እግዚአብሔር ይመስገን።
እ፣ ትናንትና ወጪ ሳደርግ እሺ እ፣ admin approval ሳታደርግ ወጪ አታደርግም አሉኝ እሺ እና ችግር የለውም።
ወጪ አልሆነልኝ። እሺ ንገረኝ የቤት ቤት ቁጥርን።
ዜሮ ዘጠኝ አስራ ስምንት
እሺ አሁን የደወልኩበት ነው።
የደወልኩበት እሺ ስ- ሀያ አምስት ሺህ ነው ሀያ አምስት ሺ
ወደ ዜሮ ዘጠኝ አስራ ስምንት አስራ አስራ ዘጠኝ ዘጠኝ ዜሮ ዜሮ አንድ አንድ ሰላሳ ሰላሳ ሁለት እሺ አ
ያው approve አድርጌላለሁ። check አድርገው እሺ። አሁን ገብቷል። እናመሰግናለን። አዎ፣ እናመሰግናለን እናመሰግናለን።
እህቶች።
መልካም ቀን